vakuumnebra?
ሄሎ
ስንት ነው vakuumnebra?
deposit አድርጌ ነበር በቴሌ ብር ቆርጦታል፣ ገ- ግን deposit ኡ አልገባልኝ እስካሁን።
deposit ሲያደርጉ የተላከሉት message አለ?
የቴሌ እ አ ደረሰኝማ አለ እሱን screenshot አድርገው ቴሌግራማችን ላይ ላኩልን፣ ስልክ ልስጦት።
እሺ ስልክ ስጪኝ።
ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
አስራ ስድስት ሰላሳ ሰላሳ ዜሮ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ
መልካም እሺ